hello ይመስልኝ ገበያ
ጤና ይስጥልኝ። ሰላም ነው?
ሰላም ይመስገን ነው። ምን ልታዘዝ?
የት ነው ድረሳችሁ? ልብስ ምናምን ለማዘዝ ነበር።
እሺ ለማዘዝ ፈልገው ነው። ለማዘዝ ከሆ ያሉበት ቦታ ድረስ እናመጣሉታለን። የት አካባቢ ነው የሚገኘው?
እ፣ እንትን ነበር እዛ መጥቼ ለመምረጥ ልጌ ነበረ።
እሺ እኛም የእኛ የእድር ገበያ platform e-commerce ይባላል። ያ ማለት እ፣ ሱቅ ለጊዜው የለም፣ ግን ደግሞ እንሸጠው በቴሌቪዥን እና በ website ነው። ከዛ በኋላ ስ- customer ኦቻችን በሚያዙበት ጊዜ ያሉበት ቦታ ድረስ ላቸው እንሄዳለን። store ነው ያለን፣ ሱቅ አይደለም ያለን።
ነው አይደለ?
አሁን ለጊዜው customer ኦች ወይም ደንበኞች መጥተው